ሄሎ አሎ አሎ ሰላም ጤና ይስጥልን ቤት ቤት ትምህርት ቤት ብር ቀየርኩት አካውንት ባንክ ላይ
እ እ ባንክ ባንክ ላይ ብር ተቀየርኩና በትምህርት ቤት ቀየርኩና አልገባም ላክ ነው ዊዝድሮ አድርገ ነው
አ ዊዝድሮ አድርገ ነው
አው ባንክ ላይ ባንክ ቤት አስቀይረው ወደ ቴሌ ብር ስንት ብር ነው ሁለት መቶ
ቤት ቤት ቁጥር ከይ ነው አው
እሺ check ላድርግላ እንዴ
አ
Hello
አ
Failed ሆኗል እሺ ደግመ ሞክረው
አ ሁለት መቶ ብር ነው የሞከርከው አ? Deposit አ አ Failed ሆኖ ተመልሶልሃል ወደ account መልሰ ማዘዝ ትችላለህ መልሰ deposit አድርገው አንድ ሺህም አለ አንድ ሺህም የቆየ አለ
እ እ አንድ ሺህ ብር የቆየም አለ ይው
መቼ ነበር አንድ ሺው ቆየ ቆየ ደይቱ ላይ
አዎ ቀኑን አይተህ ንገረኝ
እሺ እንደዛ አትውጣ
እም إن halkii lacagtii xawilid aw besbedka lacagtii xawilid suu iyo gashay baashi መቼ ነው አልከኝ ቀኑን ቆየ ቆየ ቀኑን አይተህ ንገረኝ እሺ
oy መስመር ላይ አትውጣ lacagtii kunka halkii sheegaysa lacagta meel gasha Sorry, Alex. Hore, lacagaa halkay kaga jira eeg. Meelaha ka lacagaa gaxan eeg. Hey. Ah, oui, si, si, si.
ሄሎ